Hello ጤና ይስጥልኝ ቃል ኪዳን ከ Best Bet ምን ልርዶ hello
አቤት Best Bet ነው ምን ልርዶ
በናች ጤና ይስጥልን።
አብሮ ይስጥልኝ ምን ልርዳው አኮ- account ኡ የላኩት ገ- ብር አጣሁት።
withdraw አድርገው ነው አዎ ከቴሌ ብር ወደ account ነው የላከው።
deposit ነው
አዎ እሺ እንደዛ ከሆነ deposit ያደረጉበት አይ ምክንያት አለ?
withdraw አይ withdraw ነው።
ከ account ኡ ወደ ቴሌብር ነው ወይስ ከቴሌብር ወደ account ኡ ነው የላኩት ከቴሌ ብር ወደ account
እኮ ከቴሌብር ወደ account ከሆነ እኮ deposit ነው ያደረጉት እሺ ከ- ከ account ልኳ ወደ ቴሌ ብር ከቴሌ ብር ወደ account ትሰማ አንዱን አንዱን ንገሩኝ እንጂ
ከ account ወደ ቴሌ ብር ነው የተላከው።
ከ account ወደ ቴሌብር አዎ ከ account ላይ ወደ ቴሌ ብር ወደ ወደ withdraw
እሺ በዚህ ስልክ ቁጥር ነው አዎ በዚህ ስልክ ቁጥር ነው ሰላም በርተማ
እሺ ስንት ብር ነው
ስምንት ሺህ አንድ ጊዜ ደግሞ አምስት ሺህ የመቼ ነው
አ ሁለት ጊዜ ሁለት ጊዜ ነው ላከ። አንድ ጊዜ ስምንት ሺህ አንድ ጊዜ ደግሞ እን- አምስት ሺህ እሺ የመቼ ነው
ዛሬ።
እሺ አንድ ቅድም።
መስመር ላይ ጠብቁኝ እሺ እሺ የኔ ፍቅር ሀትክ ቁጥር በቂ ይርሽ በቂ ወርበርታ ነው ወርበርሻኔ ኢላሂ ይድንኩ ወላ لقد أنا ترجمني نقل قد كتر بيت بالسماء كأكون تلي آه حسيت قاعد مرتي ورا ከ- ከ- ከ account ወደ ቴሌ ብር
Hello
አሎ እሺ ገብቷል አሁን check ያርጉት እሺ በጣም አመሰግናለሁ የኔ እኛም ልጅ።
እናመሰግናለን እሺ መልካም ቀን እሺ የኔ ፍቅር መልካም ቀን